ሄሎ ሄሎ ወይ፣ ጤና ይስጥልኝ።
ሰላም።
ከኢትዮ ቴሌኮም ነው የምደውልልህ።
እሺ፣
የ contact የ PBX request አድርጋችሁ ነበረ አዎ፣ አዎ፣ training schedule ለማድረግ ነበረ።
እሺ። መቼ ባልክ?
እኛ ከሰኞ እስከ አርብ ከጠዋቱ አራት ተኩል እስከ አምስት ተኩል ድረስ training እንሰጣለን። online training ነው። እንዴት እንደምትጠቀሙ system ኡን ምናምን የምናሳይበት training ነው። እናንተ የሚመቻችሁን እቃ እንድትመርጡ ነው።
ነገ መሆን ይችላል።
ይቻላል።
እሺ፣ በቃ link ኡን text ታደርጋለህ ወይም መልካም። እንትኑ ready ሆኗል service ኡ?
ready ነው ለእናንተ ብቻ training ማድረግ